ሄሎ ጤና ይስጥልኝ ነኝ አቤት ወይ ስልሳ ስምንት ሰላሳ አንድ order number ስልሳ ስምንት ሰላሳ አንድ ሄሎ ሄሎ
ስልሳ ስምንት ሰላሳ አንድ ያስቃል አይደል
ስልሳ ስምንት ሰላሳ አንድ አረ ይግታ በማርያም ባንተ አይደለም እሺ ኧረ ችግር የለውም እኔ ደስ ይለኛል በእኔም ብትስቂ በጣም ይቅርታ በጣም ይቅርታ ችግር የለውም ከሀይሌ ጋርመንት ለቦ ሙዚቃ ሰፈር ነው የሚለው earning ኦን check አድርጊ እሺ ቼክ አደርግላለሁ እሺ